ሄሎ ጤና ይስጥልኝ የድሮ ዋጋ ሄሎ ሄሎ ሄሎ ጤና ይስጥልኝ የድሮ ዋጋ
አይ በስህተት ነው ሌላ ቦታ ነው የደወልኩት እሺ እሺ ቴሌ እሺ ነው ሌላ ቴ- እ? እ? ምን አልከኝ ማርያምን ሄሎ ሄሎ ሄሎ ሄሎ እ፣ ለምንድን ነው ስልኬ ወ- ስደውል ወደ ሌላ ቦታ ወደ ቴሌ ይደውላል ምንድን ነው እኔ እንጃ ምናልባት እ፣ ቴሌ ደውሎ ውስጡ ያረጋግጡ አይሻልም
እሺ ወዛው ሄጄ ላረጋግጥ ይሆን
አዎ ምናልባት እዛ ይሻላል ብዬ አስባለሁ
እሺ እሺ እሺ እሺ መልካም ቀን እሺ እሺ እናመሰግናለን እሺ እሺ